መሰረት የምታዘው
እናቴ ወይ
ሰላም ነው ሚስት ሰንበውን እ ማነኝ
ሚኪያስ ነኝ።
ሚኪያስ፣ እሺ፣ ኦርደር እ ተቃራኒ ይዤ ነበረ እሺ ንገረኝ ያስካቸውን ተቃራኒ ኦርደሮች
ስልሳ ዘጠኝ ሀያ ሶስት እና ስልሳ ዘጠኝ ሰላሳ አራት
ስልሳ ዘጠኝ ሀያ ሶስት እና ስልሳ ዘጠኝ ሰላሳ አራት
ስልሳ ዘጠኝ ሰላሳ አራት አረ አዎ ያኛው መስቀል ፍላወር ነው የሚነሳው የትኛው እና የሚያወርሙ ስም ሰላሳ አራት ነው የሚወጣው።
ሰላሳ አራት ነው እንዲወጣል የፈለግከው?
አዎ ያኛው የሰራው በዛ ላይ እዛ መስቀል ፍላወር ነው የሚነሳው።
እሺ አንዴ ጠብቀኝ እሺ ክፈትልኝና እጠይቅልሃለሁ። አጠብቀኝ መስመር ላይ ከቦሌ ሚኪያስ ያዝከው ወዴት ነው የሚሄደው? ከቦሌ ወዴት ነው የሚሄደው?
ከቦሌ ሮቤል ሚኪያስ- ፕላዛ
ሚኪያስ አቤት
ወዴት ነው የሚሄደው? እየሰራው ያለ ስልሳ ዘጠኝ ሮቤል ፕላዛ ሮ- ሮቤል ፕላዛ ሮቤል ፕላዛ የት የት ቦሌ ያለው ነው ሮቤል ፕላዛ?
እ ቦሌ ቦሌ እሺ፣ ከኤርና ሙሉ አንዴ በታች ጠብቀኝ ከኤድና ሙሉ ወደታች አዎ።
እሺ እሺ ሚኪ
ወይ ሚኪያስ ወይ ሚኪ ወይ ወይ አይሰማም?
ይኸውልህ የኬኬፊው ማለት ነው የኬኬፊ ስብ ይሰማሃል?
እ?
ከመስቀል ፍላወር ከአትላስ ጋር ዘ- እሺ፣ ከአትላስ ጋር ከአትላስ- ዘ- መስቀል አይደለም።
ሰዓት ነው ይመቸኛል ይመኛል ሰዓት ላይ ሆነ ችግር የለም
እኔ ታዘዘ ዲስፓቸር ከአትላስ ስለታዘዘ ስራቸው ተብላ እሺ እሺ፣ እሺ፣ እሺ።
እሺ